አጣሆኝ በምን ሰበብ ልጥላሽ? የፍቅር ወጥመድ ነው መላ ሁሉ ገላሽ። ምክንያት አጣሆኝ በምን ሰበብ ልጥላሽ? በዓይንሽ እንዳልጠላሽም ፈራሁኛ የኛል በሚያፈልቀው ጨረር ይመረምረኛል በጉንጮችሽ ሰበብ ልጠላሽ ፈልጌ እንጆሪ እንዴት ልጥላን እንደምን አድርጌ ለማድረግ ፈልጌ